ናፍቆትሽ ዘወትር ወደ እኔ እየመጣ ትዝታሽ ዘወትር ወደ እኔ እየመጣ እፎዬ የምልበት ሕይወቴ ግዛታ እፎዬ የምልበት ሕይወቴ ግዛታ የትዝታ ስሜት ልብ ላይ ነዳጅ የትዝታ ስሜት ልብ ላይ ነዳጅ አይተፋ ምንጊዜም ይዳፍናል እንጂ አይተፋ ምንጊዜም ይዳፍናል እንጂ ታዝኝልኝ ነበረ ብታይኝ በእውነቱ ታዝኝልኝ ነበረ ብታይኝ በእውነቱ ከሰው እንደጠጣሁት ትዝ ብሎኝ የጥንቱ ከሰው እንደጠጣሁት ትዝ ብሎኝ የጥንቱ በየደረስኩበት እያልሽኝ ትዝትዝ በየደረስኩበትን እያልሽኝ ትዝትዝ ሕይወቴም ደከመን ሆንኩልሽ ደበዘዝ ሕይወቴም ደከመን ሆንኩልሽ ደበዘዝ ሕይወቴ የሚጠግን ብዙ ዘዴ ሳለሽ ሕይወት የሚጠግን ብዙ ዘዴ ሳለሽ በትዝታሽ ብሞት ምን ትጠቀሚያለሽ? በትዝታሽ ብሞት ምን ትጠቀሚያለሽ? ወይ ሩቅ አይደለሽን አይተሰወርሽ ከኔ ወይ ሩቅ አይደለሽን አልተሰወርሽ ከኔ ትዝ ያልሽኝ ለምን ነው በህልሜም በውኔ ትዝ ያልሽኝ ለምን ነው በህልሜም በውኔ ነፍሴም ተጨነቀች ስጋዬም ትምታታ ነፍሴም ተጨነቀች ስጋዬም ትምታታ ትዝታሽ ሆኖብኝ ወረርሽኝ በሽታ ትዝታሽ ሆኖብኝ ወረርሽኝ በሽታ በዓለም የሚንሳፈፍ ትዝታሽ ንፋስ ነው። በዓለም የሚንሳፈፍ ትዝታሽ ንፋስ ነው። አንድ ሰው ብቻውን አፍኖ ማይችለው አንድ ሰው ብቻውን አፍኖ ማይችለው ልቤ ደጅ ይጠናል በፍቅርሽ ተማርኩ ልቤ ደጅ ይጠናል በፍቅርሽ ተማርኩ ውሳኔውን ስጪው ተጎዳብሽ እኮ ውሳኔውን ስጪው ተጎዳብሽ እኮ ልተውሽልና ንሳስበው በሌላ ልተውሽልና ንሳስበው በሌላ ይመጣል ትዝታሽ ደቂቃ ሳሙና ይመጣል ትዝታሽ ደቂቃ ሳይሙላ ሰርቼ እንዳልበላ በተቻለኝ አቅሜ ሰርቼ እንዳልበላን በተቻለኝ አቅሜ በትዝታሽ ሆኗል የምውለው ቆሜ በትዝታሽ ሆኗል የምውለው ቆሜ የዘንድሮ ጉድን ያልናገር ይቅር የዘንድሮ ጉድን ያልናገር ይቅር ልቤን ሰውሮታል ጥላቻ አይሉት ፍቅር ልቤን ሰውሮታል ጥላቻ አይሉት ፍቅር ሁሉም ስቃይ ችዬን ካገኘሁሽ አንቺን ሁሉም ስቃይ ችዬን ካገኘሁሽ አንቺን ከዚያ ወዲያ ሞቴን መቶ ጊዜ ይሁን ከዚያ ወዲያ ሞቴን መቶ ጊዜ ይሁን አንበሳ ገምባውን ቢያኩት ይደማለይ አንበሳ ጋማውን ቢያኩት ይደማለይ የከፋው ሰው ሲሄድ ይሰናብታለይ የከፋው ሰው ሲሄድ ይሰናብታለይ የከፋው ሰው ሲሄድ ስቃይን ስልቻ የከፋው ሰው ሲሄድ ስቃይን ስልቻ ጊዜ እንኳን የለውም የመሰናበቻ ጊዜ እንኳን የለውም የመሰናበቻ የከፋው ሰው ሲሄድ ኑሮ መረረው የከፋው ሰው ሲሄድ ኑሮ መረረው አይዞህ አይዞህ ብሎ የለም የሚያስቀረው አይዞ አይዞ ብሎን የለም የሚያስቀረው ማን ያውቃል ልቡን ወዴት እንደሚሄድ ማን ያውቃል ልቡን ወዴት እንደሚሄድ እንደምልም ይላል የከፋው ሰው ሲሄድ እንደምልም ይላል የከፋው ሰው ሲሄድ ረጅም ዛፍ አይታ ትሰፍራለች ገዴ መልካም ባልንጀራን ይባባላል ጓዴ ቢያብረን እንከን ስንታለ ሆዴ ቢያብረን እንከን ስንታለ ሆዴ Mm-hmm.